ሄሎ ሰላም ጤና ይስጥልን ስንሻው አቤት ከዊ ፕላስ ነበር ምደውለው የእኛን application አውርደ ነበር
ከምን ፕላስ?
ዊ ፕላስ
አዎ እሺ ለአሽከርካሪነት ነው ወይስ ለተጠቃሚነት
ለተጠቃሚ እሺ እርስዎ የተመዘገቡት አሽከርካሪዎቻችን የሚመዘገቡበት ላይ ነው እና ዊ ፕላስ solution user የምትል አለች ለተጠቃሚዎች የምትሆን እንዲሁም አሸናፊ የምታደርግ referral code ያለችባት ማለት ነው እርሷን አውርዶ እንዲጠቀሙ ነበር
ጥሩ እሺ መልካም ቀን